ቅድም ደወልሽ ነው ሸገርም
ሄሎ ሄሎ ሄሎ ይመስለኝ ተነስልኝ ወይኔ ድምፅሽ
ያንቺም በጣም ነው የምሰማው።
ያንቺም ድምፅ ያምራል ማየ ምን ነበረ ያመሰግናለሁ የኔ ቆንጆ
እሺ
በላውን እ፣ አንድን ለመጫን ዶሴን ይጫኑ ሁለትን ለመጫን አሌክስን ይጫኑ ሶስትን ለመጫን እኔን ተጫኑ ይሰማል